የእጅሽ አባባል መታደል ነውና ልደሰት ይገባል። ልፈልግምና ቢደበቅ እውነቱ ለእኔም ደስ እንዳልሽኝ ልጥለጥልሽ ጡ እህም አይኖችሽ አይኖችሽ እህም በፍቅር ሲዞሩ እህም የተሰማቸውን እህም በዛው ሲናገሩ እህምነት በኔ ነውና እህም ልቤን አልናፍቅሽም እህም ልደሰት ይገባል እህም አላስቀይምሽም ጠቅላላ ሁኔታሽ አንቺ ገልጦ ሲመሰክር ተፈጥሮም ቢያውቀው የመውደድ ሚስጥሩን ሊያናግር እንደ ራሱ እያየ ተጨንቆ ሕሊናዬም ፈርዷል። እውነቱን ልንገርሽ አንቺዬ ልደሰት ይገባል። ለቁም ነገር ታመችያለሽ፣ ፍቅር አዋቂም ትመስያለሽ። አንቺ ልብ ያውቅ ለቁም ነገር ታመቻለሽ፣ ፍቅር አዋቂም ትመስያለሽ። አሁን እንቺ ልብ ያውቅ ፍቅርን ከጋበዘኝ የአይኖችሽ አባባል መታደል ነውና ልደሰት ይገባል። አልፈልግምና ቢደበቅ እውነቱ ለእኔም ደስ እንዳልሽኝ ልግለጽልሽ ቱ እህም በአይኖችሽ አይኖች እህም በፍቅር ሲዞሩ እህም የተሰማቸውን እህም ፈዘው ሲናገሩ እህም ነበር ነውና እህም ልቤን አልናፍቅሽም እህም ልደሰት ይገባል እህም አላስቀይምሽም ላስተናግድ ያለን ባንቺ በጥሩ ሁኔታ መቀበል አለብኝ በደስታ ሳይገባኝ ቅሬታ አይመችኝም እናካል ፍቅሬን ማኮሰስ ለጋራ እናርገው አንቺ እኔም ይለኛል ደስ ነግበኔ ነው አምኛለሁ ላይንሽ መልክ ተስቤያለሁ አዎን እንስማማለን ለቁም ነገር ታመቻለች ፍቅር አዋቂን ትመስያለሽ አንቺ ልብ ያውቅ ለቁም ነገር ታመቻለሽ ፍቅር አዋቂን ትመስያለሽ አንቺ ልብ ያውቅ ነግበኔ ነው አምኛለሁ ላይንሽ መልክ ተስቤያለሁ አሁን የማስማማው